service ለምን ታደርጋለህ?
ሄሎ እንዴት ነው ምንድን ነው ማለት ሬዲዮ ጣቢያ ለምን ምን ይሰራል? ሬዲዮ ጣቢያ በዚህ ጊዜ ሁለት ወር ከፍዬ ሬዲዮ ለምን አያ
ምን አሉኝ? እኔ መቤት ሄሎ
ሄለንሽ
እ፣ ስንዱ ነኝ።
በቃ እሺ፣ ከቴሌ ነው። እሺ test እያደረግን ስለሆነ okay፣ ከቴሌ check እያደረጋችሁ ነው?
አዎ፣ ሞክሬያለሁ። በተለያየ ስልክ እየጠራ ነው። በአንዱም ስልክ የሞከርኩት ነበር።
እም፣ waiting ላይ ነው ያለው። ዘጠና ሶስት አስራ ሁለት አይሰራም ብላኝ ነበረ ሄለን እና ከሷ ጋር እያወራ ነው።
አዎ ከ- እኛ ማለት የጥሪ ማዕከሉ ሰራተኞች ደውል ወደ ቁጥሩ ዘጠና ሶስት አስራ ሁለት የሚለው ራሱ አገልግሎት ላይ ያልዋለ አዎ፣ እንትን አድርጊልን እሺ። የቦ- የእናንተን ቁጥር የማይሰራላቸው ቁጥር አለ አይደል እናንተ
አዎ የ- ስልክ ቁጥራችሁን ላኪልኝ እሺ። አንዳንድ የሚመጣበት እ፣ እንትን ስላለ በየትኛው ቻን እንደሚወጣ ላይ አላሩ ሳምፕል ስልኮች ላኪልኝ እሺ።
እሺ እሺ ልካለሁ።
በሌላ ነገራት ነው ሄለን ትልክልኛለች። አባይ ደውሎልኝ ነበረ እና ማይሰራ ቪዲዮ ቁጥር ኮል- ስላኩኝ
እሺ ቪዲዮ ኮል እያደረገች ነው ወይ አዎ።
ተነግራታለሁ?
ችግር የለም አገናኝሽ
እዚህ ጋር እንትን መሰለኝ። ሄሎ ሄሎ ሄሎ ሚቲንግ ላይ ሆነን እየሞከርን
እሺ እሺ ደውዪ ከነዝራ ጋር እንትን እያልን ነበር እየሞከርን ነበር።
በቃ ሳምፕል ይሄ እኛም እየሞከር ነው ነበር ኢንተርናል እና ስላይሰስ ሞከር ይሰራ አላ ያላችሁ ሳምፕል ቁጥሮች አግለኝ እሺ እሺ፣ እሺ። አዎ።